ሄሎ ጤና ይስጥልኝ። ቤስት ቤት
ሰላም ነው።
እግዚአብሔር ይመስገን። ምን ነበር
system account ላይ ምን አልከኝ?
ሲስተም አካውንት ላይ እሺ
የተበላው ገንዘብ return ይደረጋል አይደለ?
የተበላው ገንዘብ system ኡ- system ኡ ራሱ refund ያደርግልህ ገንዘቡን
refund ምን አይነት ቲኬት ነው?
no አይ እ፣ እ።
አሁን payout ሲኖረኝ አለ አይደለ? የተበላ ትኬት የተበ- ያሸነፍከው ቲኬት
አ ያሸነፈ እሺ።
ትኬት እሺ system ላይ ይከፈለኛል አይደለ? ወደዚያው ቀጥታ ይገባል አለው። account ላይ ነው የሚደመረው ካሸነፍክ
እ account ላይ ይደመራል። ልክ ነው።
አዎ። እና እሱ እየተደመረ አይደለም። check ታደርግልኛለህ?
እሺ ስልክ ቁጥርን አሁን የደወልክበት ስልክ ቁጥር ነው የቤስት ቤት ስልክ ቁጥር?
አ እ፣ እንትን ነው account አውጣለሁ።
አ ቤስት ቤት እ፣ መ- ያሽ ቲኬት ማሸነፈው ብር አልደመረልኝም ነው አይደለ ጥያቄ?
ማሸነፈውን ሳይሆን እ agent ነኝ
agent አዎ agent ነኝ እና እሺ
እ፣ ልክ ከፍለው ገንዘብ amount ሲኖር system ኡ ደግሞ አ፣ ያስገባ ነበር የምቆጥበትን ገንዘብ
እም፣ አልገባኝም ጥያቄ። የ sport ticket ነው የ sport dashboard ላይ ነው።
አዎ dashboard ላይ እሺ
ያው payout ሲኖር
እሺ የት- ማለትም የተበላ ትኬት ሲኖር ወይም shop ላይ የተበላ ትኬት ሲኖር ደንበኞቹ ያሸነፉት ማለት ነው።
ደንበኞች ያስቀመጡት amount ሲኖር amount ኡ እ፣ dashboard ላይ ይገባል አይደለም አዎ
እና እሱ እየገባ አይደለም እና እሺ check ልታደርግልኝ ኤኒ ዴስክ ትልክልናለህ?
እ፣ ኤኒ ዴስክ
እስቲ እሺ እንትን
ስምህን ግን አልያዝኩትም። ይቅርታ ላይኩን ላይኩን ይኩን። እሺ ኤኒ ዴስክ ላክልን። እሺ check እናደርገዋለን። ቴሌግራም ላይ ኤኒ ዴስክ ላክልን።
እ?
ቴሌግራም ላይ ቴሌግራም account ኣችን ላይ ኤኒ ዴስክ ላከው። ቼክ እናደርገዋለን።
እሺ፣ አሁን ልክልህ።